ገበያ ሄሎ ይቻላል። የእንድር ገበያ ሄሎ ሄሎ ሄሎ ሄሎ አቤት ሰላም ጤና ይስጥልኝ። የእንድር ገበያ
ጥል እንዴት ናችሁ?
እግዚአብሔር ይመስገን።
እ, ጥያቄ መልሰን ነበርና የምንድነው የማያገለግል ኮ- የእቃ ኮድ አስገብታችኋል ምናምን ይላል።
okay የጥያቄ መልስ ለመመለስ ፈልገሽ ነው?
እ፣ እሺ እንደሱ ከሆነ ምናልባት እ፣ የተሳሳተ ኮድ አስገብተሽ ነው የሚሆነው። ድጋሜ በ check አድርጊና ትክክለኛ ምላሽ እ፣ በድጋሜ ስልሳ ሁለት ሀምሳ አንድ ላይ order አድርጊ።
ስልሳ ሁለት ሀምሳ አንድ ላይ በድጋሚ ስልሳ ሁለት ሀምሳ አንድ ላይ የጥያቄው መልስ ብለሽ የምታስቢውን ምላሽ በትክክል text አድርጊልን።
ስልሳ ሁለት ሀምሳ አንድ ላይ ማለት ነው።
አዎ አዎ፣ ትክክለኛ ምላሽ ከሆንሽ እኛ መልሰን እንደውላለን።
እሺ እሺ አመሰግናለን። መልካም ቀን።
እሺ